ጤና ይስጥልኝ። ልስቦት ነው አኮ ምርዳው አይ የሆነ ትራንስፈር ማድረግር አሁን ደውዬላችሁ
እሺ እና ብር ላይ አልገባልኝም። ትላንት ማታ አርግና ታንጄሽ ያሉን ስክሪንሾት አርግና ቴሌግራም ላይ ታች አርግና አሁን ብላችሁኝታል።
ልቀዋል።
አይ ቴሌግራሙ ስልክ ቁጥር በቤት ነው የማገኙት።
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ዜሮ ስድስት እሺ በቃ እሺ፣ አሁን አደርግላቸዋለሁ።